ጤና ይስጥልኝ ቤስት ቤት ዲቦራ ነኝ ባኮምለዳው
ሜሴጅን ፎርዋርድ አድርጌ ልክልሻለሁ እንትን ላይ ላትንሽ ነበር አሁን እናግረሽ ኤርሚያስ ነህ እሺ በቃ እሺ ቼክ አድርገዋለሁ ለ በምንድን ነበር በቻፓ ነበር የሞከርከው ሳንቲም ፔ እዛ ላይ ሳንቲም ፔ ይላል ራሱ ላኩበት ቴክስቶ ላይ ራሱ ሳንቲም ፔ ይላል እሺ እሺ በቃ ለሳንቲም ፔዎች ማሳወቅ አለብኝ እሺ እነሱ ሲክል እንዲያደርጉልህ ሰው እስኪመልሱልኝ ትንሽ ጠብቀኝ እሺ እና ስሙ ምስራቅ አብለው ቴሌብሩ ብሩ ቴሌብሩ አዎ አየሁትኝ እሺ አይቼዋለሁኝ እሺ እሺ አመሰግናለሁ በጣም